Hello አሉላ፣ አቤት ሰላም ነው?
አለ ይመስገን።
አለን አለን። እኔ የምልህ ሄላ የምትባል የሽንኩርት ወረድ ናት ይሰጥቷል እንዴ?
እዛ አውጥቶ ምናምን ሄደው መኪናው ሳላስገባ እንትን ሆነ። የእኔን ጭኜ የእሱን ሳ- ሳልወስድ ትቼ ወጣሁ ረስቼ።
ምን አልከኝ?
እሱ የእሱ ላይ ነበረ የእሱ app ላይ ነው የገባውና እሺ እሱ እዛ አይደለም ምናምን ብሎ አውጥቶ የራስን ጭነት ስትወጣ ውሰድ ምናምን አለኝ።
አ ከዛ እኔ ደግሞ የእኔን ጭኜ ፊደፍ ምናምን ይዤ የእሱን ረስቼ ወጣሁ ሳልጭን ሳልይዝ።
እና ሊያስክላትም ነው ዛሬ አይደላትም።
ዛሬ የለማ ማን እኔ ነበርኩኝ። እኔ ካል ይዤ ካልወጣሁ ማን ያደርስላታል?
እኮ ናቲን እኮ ሳወራው ላሉላ ሰጥቼዋለሁ የሎኬሽን ችግር አዎ፣ ስለነበር እሱ- አለ።
ስት ነው ብሎ እዛ ጋር አስቀምጫለሁ ስትወጣ ውሰድ ምናምን አለኝ።
አ ከዛ ደግሞ እኔ ጭኜ ማለት ረስቼ ወጣሁ ሳልይዝ።
Okay። እሺ ለሶል ነግረዋል።
ነ- የሱ አልነገረኝ፣ ረስቼ ወጣሁ።
Okay። እሺ እሺ፣ በቃ